ኢንቨስት ቤት ቃል ኪዳን ነው የሚለብደው።
የሆነ ኮድ ረስቼ ነበረ እየተጫወትኩ ነበረ። እሱን ለማስከፈት ነበር።
ምን አሉኝ?
ኮድ ረስቼ ነበረ ትላንትና ማታ እየተጫወትኩበት ነበረ።
እሺ ትኬት ሄዱን ወይም ካሸር ኮዱን እንገሩኝ።
ቁጥሩን ስልክ ቁጥር አይደለም የትኬቱን
አይ እየተጫወትኩበት የነበረ የሆነ ሲም ነበረ። በአብዛኛው ሲም እየተጫወትኩ ኮዱ ረሳው። አሁን ልጫወት ብዬ ማለት ነው።
okay የ password ኡን የረሱት ነው።
አዎ password ነው።
እሺ forget password የሚለውን ይንኩትና SMS ይገባሉታል።
ከዛ
ከዛ እሱን ኮድ ያስገቡና profile ኡ ላይ ገብተው change password ብለው password ኡ መቀየር ይችላሉ።
password ኡ እኮ አላወቅኩም። አዲስ ነው የሚመስለኝ።
አዎ ራሱ ይልክሎትና በእሱ ከገቡ በኋላ እርሱ መቀየር ይችላሉ።
እሺ ስ- ምን ምን ውስጥ ነው የሚገባው?
forget password የሚል አለ። እሱን ይንኩት።
እሺ እሺ መልካም ቀን።
እሺ